ሌላ አቤት ይሰማኛል። hello
አሁን እሺ order ይዤ ነበር ማለት ነው።
እሺ
የጾም ነበር ያዘዝኩት የፍስክ ነው እያለች ነው አድርሼላት የትም ደርሻለሁ።
አንተ complete ብለዋል። order number ኡ እስኪ ንገረኝ።
ያው complete ካልኩት ቆየሁ ነው።
እስኪ order number ኡ ንገረኝ።
እስቲ ቃል ከፍ ብሎ ነው ይሻላል።
ስምህን እሺ ንገረኝ።
እ ያብስራ ስምህን- ያብስራሽ ከየት ነው ያዝከው?
ከ እ ቤላ ሚልክ
እሺ የ- የያብስራ order number ኡን check አድርግና
እሱ ጋር ማየታችን
ያው ብዙ ነው ያለው በጣም
ምንም ሆነ ምን ማይሆን ቤት ነው ማይመነ ይሁን የምስወጣ ሳይክል የለም ጭራሽ ሳይክልን ተሰርቄም እኔ እግዚአብሔር
እሺ አይዞህ ለማንኛውም ተረጋጋ
እሺ